ሌላው ጤና ይስጥልን። ዋሽንግተን የሕክምና ማዕከል
ሰላም ጤና ይስጥልን። hello hello
ድምፅሽ በጣም ርቀዋል እባክሽ።
hello፣ አሁን ሳይሰማ አሁን ይሰማል።
አቤት።
አበባ ግቡ እግዚአብሔር ነኝ። ውጤት በስልክ ደውለሽ check ታደርጊባችሁ የነበረ የምን
የሽንት
ሄሎ ሄሎ